ጤና ይስጥልኝ ስፖርት ነው ባኮ የምንወደው
እንትን ኦንላይን ለመጫወት ነበረ አጠቃቀሙን ትነግሪኛለሽ?
ኦንላይን ለመጫወት እ እሺ
እና በቴሌ ብር ነው የሚገባው ብር?
አዎ ኦ- እ account ከፍተዋል ቴሌ ብር?
መጀመሪያ አይ ሁሉ ስፖርት account አለዎት አዎ ከፍቻለሁ።
እንደዛ ከሆነ ተጨማሪ የሚለው ውስጥ ይገቡና wallet የሚል ያገኛሉ ወይ ደግሞ በእንግሊዝኛ ከሆነ more የሚለው ውስጥ ይገቡና እም wallet የምትል ያገኛሉ እዛ ውስጥ deposit እና withdraw የሚል አለ
እሺ deposit የሚለው ውስጥ አማራጮች አሉ ቴሌብር በአሪፍ ፔይ ቴሌብር በሳንቲም ምናምን የሚል አለ እርስዎ በተመቾት በዛ deposit አድርገው መጫወት ይችላሉ
እሺ ወይ እሱ ልግባና ወይ መልሼ እደውላለሁ እሺ እሺ